ሄሎ ፍቅር ቅድም አሳውቂው ነበር order እንትኑ እንትን አድርጌ ዜሮ ሰባት ብሩክ አለማየሁ ነህ አይደል?
አዎ ከኬፍሲ ወደ ካዛንቺስ እኮ ልክ እኮ ነው። ምኑ ልለካው? ለዛ እኮ ነው ካዛንቺስ እኮ ነው ካዛንቺስ መነሻ ሀምሳ አምስት ነው።
መነሻ ሀምሳ አምስት ነው እኮ ሀምሳ አምስት ነው በመነሻው ነው የታሰበልን።
ስንት ለምንድን ነው ይሆናል?
አንድ ስንት ነጥብ አ- ይኸውልህ፣ አንድ ነጥብ አንድ ኪሎ ሜትር ነው የመጣው። አንድ ነጥብ አንድ ኪሎ ሜትር ደግሞ በ normal time ሰላሳ አምስት ብር ነው።
የእንትኑ ነው ዛሬ ደግሞ የእሁድና የአንድ የኬኤፍሲውን- ሰዓት የኬኤፍሲውን- ተጨምሮ እ?
የኬኤፍሲው ነው
ምን አልከኝ? የኬኤፍሲ ወደ ካዛንቺስ አይደለ ብሩኬ?
አዎ አዎ አዎ እሱ ሀምሳ አምስት ብር ልክ ነው።
ሀምሳ አምስት መነሻ ሀምሳ አምስት ከሆነ ስልሳ አምስት ወይ ሰባ አምስት መሆን አለበት።
እንዴ ይኸውልህ መነሻ ሀምሳ አምስት የሆነበት ቢሆንም ለአንተ በመነሻው ነው በቃ የሚታሰብልህ። አንድ ነጥብ አንድ ኪሎ ሜትር እኮ ነው የመጣው።
እሺ በቃ እሺ እሺ ብሩክ እሺ እሺ